ሄሎ ጤና ይስጥልን ቤት ቤት አብሮ ይስጥልን። ዊን የሆነ ትኬት አልከፍትልኝ ብሎ እሺ ንገረኝ። ካሸር ኮጀን አስራ ሶስት
እሺ አስራ ሶስት ዘጠና አምስት
እሺ ዜሮ ስድስት
እህ
ዘጠና አራት
እሺ አንድ የተራዘመ ጨዋታ አለና ሀያ አራት ሰዓት መጠበቅ አለብሽ። ሌላው አልፎልሃል። አንድ ብቻ ነው ይቀራል።
እሺ እሺ እሺ፣ መልካም ቀን